ነው። ሰላም ጤና ይስጥልኝ Best Bet
እንትኑን አየሷ ምኑን አባ?
አሁን የላኩልሽ በቴሌግራም
እሺ አንዴ እናየዋለን። እሺ አባ አንዴ ትንሽ ጠብቀን
እኔ ልሄድ ነው። ከመሀላቸው ልወጣ ነው እኮ ማለት
ል- ልጁ በልቻለሁ እያለ ነው። እንትኑ ደግሞ አልበላሁም እያለው ነው።
ማ- ማን ነው ማን ነው ማን ነው የሚለው ስሙ እ?
ስምክ ማን ነው የሚለው
የዳግም ዳግም agent ነህ እንዴ?
አዎ agent መሰለኝ። እኔ ከእነሱ ነው የወሰድኩት። እዚህ እዚህ ያለ እሺ cashier code ኡ አላት ንገረኝ፣ cashier code ኡ ንገረኝ። ትኬት ነው አይደለ?
አዎ ትኬቱን በእንትን ላኩልሽ እኮ ቴሌግራም አላየሽውም?
cashier code ኡ ንገረኝ።
እሺ B ሀምሳ ሰባት cashier cashier code ኡ ከ bar code ኡ ወደ ታች cashier code ኡ የሚላለ
አይ cashier code የታችኛውም ማለት ነው። እሺ አይ፣ እ፣ አስራ አንድ እ፣ አስራ አንድ ሰማንያ ስምንት ሰማንያ ስድስት ሀያ ሀያ
okay እሺ፣ አልገባለትም። እሺ ገና አዎ አልገባለትም፣ ግን እንትኑ ጨዋታው አልፏል።
አዎ፣ እሺ በቃ እንደዛ ከሆነ አንዴ ትንሽ ጠብቁን። እሺ እሺ እሺ አባ አይ፣ ከአንድ ከ- ከ- ከአስር ደቂቃ በኋላ ይገባላችኋል። እሺ እሺ በቃ ችግር የለም። እንደዛ ብለሽ አረጋግጠኝ። እኔም አይ ሁለት እንትን እንዳይሉኝ አይ አይደለም፣ ይኸው አልገባለትም።
ዘጠኝ አሁን ሰዎች ስለሆኑ ዘጠኝ ይገባለታል።
ዘጠኝ መቶ ብር የተበላው ዘጠኝ ሰዎች ነው። አሁን ይሄኛውም ደውል አያገባኝም አንተ ስጠኝ ምናምን ሲባባል ቆይ ይሄ እንትን ህግ አለው አልኳቸው እና እያዋራኋቸው እኮ normal ትኬት ነው አይደለም?
አዎ normal ትኬት ነው።
በቃ እሺ፣ ይኸው ይገባላችኋል። እሺ እሺ በቃ ካስ